ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ማታንያ ከቺፕ ነው የሚደውልሉት።
እሺ
ቀን ላይ ደውለው ድንች አልደረሰኝም ብለው ነበር አይደለ?
አዎ ድንች እና ሽንኩርት ምን አሉኝ?
አዎ ሶስት product ነው
okay፣ እሺ። ምን ምን ነበር ከድንች?
ድንች፣ አቮካዶ እና አዎ
ሽንኩርት።
ድንች፣ አቮካዶ፣ ሽንኩርት።
አዎ okay፣ እሺ። ነገ የት ነው የሚላክልዎት እቃው?
ጠዋት አንበሳ ጋራጅ
ገርጂ ነው።
ቶቶ- ቶቶስ ጋር ማለት ነው።
okay፣ አንበሳ ጋራጅ።
አዎ okay፣ ስለዚህ በቃ ነገ ይላክልዎታል። ድንች፣ አቮካዶ እና ሽንኩርት።
ሽንኩርት። አዎ okay፣ እሺ። ነገ ይደወልልዎታል። መልካም ጊዜ።
እሺ እሺ እሺ። አመሰግናለሁ።